አሎ ጤና ይስጥልኝ።
አብሮ ይስጥልኝ።
አቶ ዳዊት ለገሰ ኖት?
አዎ እኔ ከአሪፍ ነበር ምደውለው ደንበኛችን እሺ
ለቴሌብር በት አሁን የላኩልንን ስልክ ቁጥር ነው።
አዎ
እሺ ደንበኛችን transaction ኦትን ልናገኘው አልቻልንም። በዚህ ቁጥር
እንዴት ልናገኘው አልቻልንም ማለት ነው?
system ኣችን ላይ transaction የለም። ያ betting ቤቱን ያናግሩ።
ዜሮ ዘጠኝ ሰባ ሁለት ዘጠና ስምንት ዘጠና ዘጠኝ ዜሮ ዜሮ ልክ ነው ደንበኛችን።
cashout ቴሌግራም ላይ screenshot ኡን እኮ ልኬልሻለሁ።
አዎ።
successful ነው የሚለው ታሀው ልክ ነው ደንበኛችን። ግን አሁን እዚህ system ላይ ከዚህ በፊትም ስናየው እ, እንትን ማረገው እሺ like withdraw ማረገው በእናንተ system ነው።
እሺ ደንበኛችን ስለዚህ ሰሞኑን deposit አድርገዋል።
አዎ ትላንት እየተጠቀምኩኝ ነበር። deposit ሳረግ ማረገው በእንት- ከእንትን ላይ ነው ከ CBE ብር ላይ ነው okay deposit cash out ያደርጉ ሳረግ ነው ከእናንተ system cash እሺ፣ out የሚያደርገው ትናንትና ትናንትና deposit አድርገው ነበር።
አዎ አንድ ሺህ ምናምን ብር deposit አድርጊያለሁ።
ትናንትና አዎ አንድ ሺህ አንድ መቶ ብር ዳሽ ቤት ላይ
አረ ዳሽ ቤት አይደለም ኪክ ቤት።
እሺ ደንበኛችን አንድ የሌሉት እሺ
እሺ ደንበኛችን እ፣ መልሰን እናሳውቆታለን።
እሺ እሺ